መንግስት ቤት ሰላም ነው አባት?
እግዚአብሔር ይመስገን በጣም አለን ይመስገን። ዮሐንስ ነኝ ከጎንደር።
እሺ ዮሐንስ እ ጀሪ አለሽ ወይ ተብስሽ?
ተ- አሉ ግን ስራ ይዟል ምንድን ነበረ እንዳሰ- ጀሪ ከፍትልሃለሁ ነብ ላይ ነበር ቨርቹዋል ሱቅ እስካሁን ሰፖርት እንደ ያልተለ ኢንስታሌሽን ነው አይ ኖ ኖ ኖ ኢንስታሌሽኑ ለነገ ነው ቀጠሮ ያዝ ነው።
ኦኬ እንትኑን ነበር ሱቁን ዛሬ ልክልሃለሁ ብላይ ነበረ።
እሺ አንድ መስመር ላይ ጠብቀኝ ዮሐንስ እሺ።
ጎንደር ነው አይደለ አዎ ዮሐንስ
hello ዮሐንስ አቤት።
ቴሌግራምን ቼክ አድርጓል ኦኬ ተልኮ ቴሌግራም check ላድርገው።
አዎ ቴሌግራም check አድርጓል እሺ በቃ እና አንድ ሱቅ ድገሚ ይበላት። እሺ እነግራታለሁ እሺ አንተ create ማድረግ ትችላለህ። አንድ ሱቅ አይ create አድርግልኝ።
create እኔ ማድረግ አልችልም የ- የተሰጠን ነው አናግራትና እንትን እልሃለሁ አዎ አንድ ሱቅ ድጋሚ እዛው- እዛው መልሽላለሁ ቴሌግራም ላይ እሺ thank you።